ጤና ይስጥልኝ ለስፖርት ነው እባክዎ የምንረዳው?
አሁን ደውዬ ነበርና እሺ
ሁለት ነገር ነበር። አንደኛ withdraw ለማድረግ የሳንቲም ቴሌብር አማራጭ እያስቀመጠልኝ አልነበረ።
withdraw ለማድረግ ነው።
አዎ አንድ እሱ ነው።
እሺ ስልክዎ ይሄ ነው?
ሁለተኛ- አዎ እሺ ሁለተኛ ትላንትና ደግሞ ስድስት እንትን ነበር ስድስት ምን ትኬት
ያልታረመ ነው?
ያልታረመ ግን የተሳካ እሺ የ withdraw ውን ስልክዎትን ይዣለሁ። በ branch payment እንዲያወጡ እያመቻቸን ስለሆነ እንደውልሎታለን። ደውለን እናሳውቆታለን። የትኬቱን ደግሞ የቴሌግራማችን ቁጥር የያዙና በቴሌግራማችን ይልኩልናል።
ልክ ያለው አሁን ላኩ ላይ ልክ ያለው መላክ ልከዋል?
ነገር በቃ እሺ።
ነበረ።
ቴሌግራም ላይ እናሳውቆታለን። በትዕግስት ይጠብቁ።
እሺ